unaasci ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከችፕችፕ ነበር የምንደውሎት።
እሺ
እ beetroot order አድርጎ አልመጣሎትም ነበር።
አዎ ነገ የት እንላክሎት? location
እዛው አቶት ቀረሽ
ገርጂ ነው አይ ሀያ ሁለት ሀያ ሁለት አዎ እሺ ሀያ ሁለት እሺ ነገ እንልክሎታለን። ችፕችፕ ስለተጠቀሙ እና እሺ እ ቅ- የቅድሙን case እ ምናልባት ምናልባት እሺ እ በ- የሆነ ቁጥር ልንገርሽ በሱ check እናድርግ
እሺ ይቻላል። እሺ እንገሩኝ
ዜሮ ዘጠኝ ሀምሳ ሶስት ሀምሳ ሶስት ዘጠና ዘጠኝ ዘጠና ዘጠኝ ስልሳ ስምንት አርባ አምስት አርባ አምስት እሺ መስመር ላይ ጠብቁ።
እሺ
okay በሀያ ሁለት create የተደረገ ነበረ ሽንኩርት ሽንኩርት ነበር አዎ okay።
መቶ ስልሳ አምስት ብር ነበረ ግን fail አድርጎ ተመላሽ ሆኗል። እ ወደ ተመላሽ ማለት- የሆነው ደግሞ ወደ wallet ነው የሆነው። አሁን ወደ እሷ wallet ዋሌት ላይ- ነው አዎ ዋሌት ላይ ሁለት መቶ ብር አላት።
ኦ፣ እሺ አይ በቃ ስለዚህ እንደዚህ የዚህ ነው ሴል- ማለት ነው።
እ? solve አደረግ ነው ማለት ነው በቃ መቶ ስልሳ አዎ የዚህ ነው ማለት ነው።
አዎ እሺ በቃ እሺ።
ስለዚህ ያው check ያድርጉት balance ላይ ገብተው አሁን በነገሩኝ ስልክ ቁጥር እሺ እሺ።
ተመላሽ ሆኗል ወደዛ።
okay እሺ እሺ እሺ እሺ ምን በቃ ይቅርታ እናመሰግናለን።
እናንተን ስላስቀረ- ችግር የለውም ችግር እሺ፣ የለውም። እናመሰግናለን ችፕችፕ ስለተጠቀሙ። መልካም ምሽት።
እሺ መልካም